Hello hello Hello፣ አቤት።
ሁዳ ነው።
ሰላም። አዎ፣ ሁዳ ነኝ።
እሺ የምደውለው ከዊክላስ Solution የሚባል ድርጅት ነው።
እሺ፣ ዊክላስ አንድ app develop አድርጎ ነው እና እዛ ውስጥ ከሀምሳ በላይ የሚሆኑ service ይዛል የሚሰጡ ድርጅቶች እና አንደኛው የእናንተ አይነት ቡቲክ ወይም እንትን ነው ሱቅ ነው እና አን- እዛ ውስጥ እናንተ በነፃ እንድትመዘገቡ ነው promote እንድታረጉ እና እንደ online shopping ማለት ነው።
አዎ ገባኝ። በቀደም ተደውሎልኝ የሆነ download አድርጌው ነበረ።
እሺ
ከዛ ግን ቆይ ገብቼ ምናምን አላየሁትም።
ነው download ብቻ አድርጌው ቁጭ አደረኩት። አዎ፣ እ፣ አውርደሽ ግን ያው ብትመዘገቢው አሪፍ ነበር።
እሺ እመዘገበዋለሁ። እሺ እሺ አመሰግናለሁ። መልካም ቴንክ ዩ።
ቀን።
እሺ እሺ ቴንክ ዩ።